ጤና ይስጥልኝ አሽቢ ሰላም ነኝ እባክዎ ምን ልርዳው?
ሄሎ ጤና ይስጥልኝ እንዴት ነሽ? ይሄው በቴሌግራም ልክ ያለው እሺ
መቶ እንትን ቤት ናይን ላይ መቶ ብር እና ኩዊክ ላይ ዘጠና ስድስት ነው ምን ፔንዲንግ ብለው ነው እንትን ያለብኝ።
ስሞትም አልበል በለጠ ኃይሉ
እሺ ደንበኛችን screenshot ኡ ደርሶናል። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ ይመለሳለ
ምን አሉኝ?
ይመለስልኝ አለ አዎ በእኛ በኩል ታይቶሎት እ፣ እንነግሮታለን እናሳውቆታለን ደንበኛችን። እሺ